ሄሎ፣ አቤት ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
ቴሌግራም ላይ አይተን ነበረ። የሆነ መኪኖች በባንክ ምናምን ብሎ የለጠፈ
እ አቶ ስልክ እያወራሽ ነው። ምን አልከኝ?
የለጠፈ በባንክ ምናምን አሊባባ company ምናምን ብሎ ተለቆ ነበር ቴሌግራም ላይ።
አዎ። ምን አይነት መኪና ፈልገህ ነው?
የት ነው የት ነው ቦታውን እንመጣለን።
እ ቦታው ፓስተር አደባባይ ወይንም መስቀል ፍላወር ናዝራ ሆቴል ፊት ለፊት።
ፓስተር አደባባይ ነኝ አሁን ራሱ ያለሁት።
አዎ። እና ጊ- ግባ ግቢ፣ ችግር የለውም።
አሀ ይሄ ፊት ለፊቱ የቤት መኪኖች ምናምን ያሉበትን አዎ፣ ማሊ የሚለው ጋር አሊባባ okay።
አዎ።
እኮ እንዴት ነው አሁን ምን ምን ነው የሚያስፈልገው? አሁን እኛ ንጹህ መኪና ነበር የለጠፈ ያለ አ? ታርጋ የለጠፈ የለጠፈ አለን፣ ግን ምን አይነት ነው የምትፈልገው ነው አንተ?
የህዝብ ነው።
የህዝብ እንደ D4D ዶልፊን ምናምን አለ ነው አዎ።
አለን።
አይናማ ነው።
አይናማው አለን። አዎ፣ ሁለት ሺ ሰባት ሞዴል አለን።
ስንት ነው የሚባለው?
ሰላሳ ልምጣ እ?
አዎ። ና ና ግቢ ና
እሺ። ግማሽ ባንክ ነው ግማሽ ባንክ ባንኮች ራሱ አሁን ላይ እየፈቀዱ አይደለም።
እ።
አርባ ወይ ሰላሳ percent ከሰላሳ ሶስቱ አንድ ነጥብ ሶስቱን ባንክ እናመቻችላለን። ሁለት ሚሊዮን cash ማለት ነው።
Okay። ድርድር የለውም።
የተወሰነ ድርድር ይኖረዋል። አስፈትሸህ አይተህ እ።
እንደራደራለን።
አይ፣ እሺ። ሌሎችም አሉ። አ high roof ምናምን አለ።
አለን አዎ። high roof ም ማለት ነው።
በቃ በቃ መጣሁ። እዛው አካባቢ ነኝ። ይሄ ኳስ ሜዳ ጋር ነኝ።
እሺ እሺ አባ።
ስልኩን ደግሞ አንሱታ። ስልኩን አንሱ።
እናነሳለን አባ ችግር የለውም።
ትላንትም ስደውል ነበር።
እሺ busy ስለሆንና በጣም እናነሳለን።